በቤት ውስጥ አለው ሁሌም ምረትህን እዘምረዋለሁ። ከክንፎች በታይ ተዘልዬ አድራለሁ ፈቅጄ ከልቤ አንተን አመልካለሁ። አንተን ላምልክ እስገድል ላመስግን ላመስግን አምላኬ ነህ አንተን ላምልክ እስገድል ላመስግን ላመስግን አምላኬ ነህ በፊትህ አቆምከኝ በብዙ ምስጋና እንደ ንስር ወጣሁ ኃይሌን አደስክና በፊትህ አቆምከኝ በብዙ ምስጋና እንደ ንስር ወጣሁ ኃይሌን አደስክና የምትወደኝ ጌታ ነፍሴም የምትወድ ፍቅር ወረት የለው ድንቅ ነው ምረት ነፍሴ አንተን ባርካ ፈጽሞ አሰለች ውለታ ብዙ ነው ቢነገር አያልቅ አንተን ላምልክ እስገድል ላመስግን ላመስግን አምላኬ ነህ አንተን ላምልክ እስገድል ላመስግን ላመስግን አምላኬ ነህ ከእጆች በልቼ አሳድገኸኛል፣ ለራሴ አይደለሁም መንፈስ ገዝቶኛል። ነፍሴ ተደንቃለች መገረም ተሞላው፣ ከሰማሁት በላይ የሚበልጠውን አየው። በፊትህ አቆምከኝ በብዙ ምስጋና፣ እንደ ንስር ወጣሁ ኃይሌን አደስክና። በፊትህ አቆምከኝ በብዙ ምስጋና፣ እንደ ንስር ወጣሁ ኃይሌን አደስክና። አይኔ በርቶለታል ማናዳይ መሆኑ ነፍሴ ያውቀዋለች አምላክነትህን ፍቅርም አይለወጥ ሁሌ የምትራራ አንተን መርጫለሁ አልፈልግም ሌላ አንተን ላምልክ እስገድል ላመስግን ላመስግን አምላኬ ነህ አንተን ላምልክ እስገድል ላመስግን ላመስግን አምላኬ ነህ በፊትህ አቆምከኝ በብዙ ምስጋና እንደ ንስር ወጣሁ ኃይሌን አደስክና በፊትህ አቆምከኝ በብዙ ምስጋና እንደ ንስር ወጣሁ ኃይሌን አደስክና